હેલો આવે છે?
અચ્છા તું કોમેડી ના
આવડું યુટ્યુબનું
ድሬዳዋ ላይ የሆነ ኮንሰርት አለ ቅዳሜ።
አዎ አለ እ፣ ቅዳሜ ሚያዝያ አስራ ሁለት አዎ።
ከሰላ ጀምሮ
አ፣ ቲኬት አለው?
አለ። አዎ ቦታ መያዝ ይችላሉ ተመዝግበው ቲኬቱን በር ላይ ያገኛሉ የቀኑ ቀን።
አ፣ በዚህ ተመዝግበሽ እዛ ሄደሽ ቦታ የምትይዢ?
አይ ቦታ ይዘዋል ግን ቲኬቱን በር ላይ ነው የሚያገኙት። እዛው በአካል መጥተው